ጤና
አብረው ይስጥልን። ሄሎ ሄሎ፣
አይሰማም?
ይሰማኛል። ምን ልርዳዎት?
okay withdraw ሲያደርግ ይቆርጣል እንዴ ሁሉ ስፖርት
አዎ withdraw ሲደረግ አዎ፣
ምን ያክል percent?
አንድ ይጠብቁኝ። ሁለት ነጥብ አምስት percent withdraw ይቆርጣል።
okay ሌሎቹ ስለማይቆርጡ ሌሎች ቤተሰቦች አይቆርጡም ብዬ ነው። በዛ ሲደርስ
አይ ይቆርጣል። ሁለት ነጥብ አምስት
ኦኬ